Hello. ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልን።
አቤት ነው። እንዴት ነው መጫወት የምችለው? ዝም ብዬ ብር ብቻ እየተበላሁ እኮ ነው sister።
እሺ ኮከብ ዘጠኝ ሰማንያ አምስት ምስላል ብሎ ደውለው እ አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ፣ የእድል ጨዋታ አለ። መርጦ መጫወት
ኮከብ ዘጠኝ
ሰማንያ አምስት እሺ እም፣ ለማቋረጥስ
ኮከብ ዘጠኝ ሰማንያ አምስት ምስላል ብሎ ደውለው ስድስት ቁጥር
ለማቋረጥ ለማቋረጥ ነው ያልኩሽ።